አረ ደስ የደስን አረ ቃሉ ቃሉ እንደዋለ ቀረ ቁም ነገር ሁሉ ደስ የምሳ በልቶ ቦሩም የተኛ መኪናው ዘለቀ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ማን ወደ ማን ይሆን የሚገሰግሰው? ማን ወደ ማን ይሆን የሚገሰግሰው? መቼም ያገናኛል መንገድ ሰውና ሰው መንገድ ሰውና ሰው መንገድ ሰውና ሰው መንገድ ሰውና ሰው በሽተኛው በዛ መድኃኒት አነሰው ከቶ ምን ፈቀደኝ ነነነነነ አሁን የት ይገኛል ያልተለከፈ ሰው ያልተለከፈ ሰው ያልተለከፈ ሰው ያልተለከፈ ሰው ረኔ ዘመዴ ንናና ዘመዴ እናና ዘመዴ እናና ዘመዴ ናናናናናይ ለጎን ወዳጅ ቢሹን አይንን ጥርስን ብለው ቀን አውጪ መሆን ነው ካላዩ መዝነው ምን አማረኝ ቢሉ የእጅንም በት ነው የእጅንም በት ነው ሁለት ያጡ ጊዜ ያሞት ነው ያሞት ነው አረኔ ዘመዴን እናና ዘመዴ እናና ዘመዴን እናና ዘመዴ የገበታ ሽራት አይነትም አልበዛው የገበታ ሽራት አይነትም አልበዛው ያው ተስፋሽ ነው እንጂ ፊቴን የሚያወዛው ፊቴን የሚያወዛው ፊቴን የሚያወዛው አረኔ ዘመዴ ናና ዘመዴ በሉ እናንተ ሂዱን የእኛም ወደዚያው ነው። በሉ እናንተ ሂዱን የእኛም ወደዚያው ነው። ወትሮ መንገደኛ ፊትና ኋላ ነው። ወትሮ መንገደኛን ፊትና ኋላ ነው። እስላም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ይሄን አይቶ ምነው በረዳቸው መጪን አዲስ ዓመት ብሩህ ያርግላቸው። የመቻቻል ነበር ጥንትም ትዳራቸው ቢወራ ቢተማን ቢሰማስ እስከ ዳር ቢወራ ቢተማን ቢሰማስ እስከ ዳር ሰው አለ ተብሎን ይፈታል ወይ ትዳር ይፈታል ወይ ትዳር ይፈታል ወይ ትዳር ይፈታል ወይ ትዳር አረኔ ዘመዴ እናና ዘመዴ አንቺ ፍቅር እናት በይሌማቱን ስፊ አንቺ ፍቅር አገር በአንድ ሰፌድ ልፊ ከእንግዲህ ነውና በረከት ይሰፊ ከእንግዲህ ነውና በረከት ይሰፊ አረኔ ዘመዴ እናና ዘመዴ እናና ዘመዴ እናና ዘመዴ ኧረ ደሴ ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ አለቀልሽ ልቤ ተንዶ ተንዶ ኧረ ነይ ዘመዴ